ሄለው
ሄለው ሰላም ነው?
እግዚአብሔር ይመስገን። ብንርዳ
ደህና ነን። በዚህ ብትዊት ዶሮ አድርቶ
ልጁ አድርገ ነው አዎ፣ ገና አልገባም። ትንሽ ጠብቅ ያለች ነበር ሴቷ።
እሺ፣ ስር ቁጥረን ንገረኝ እስኪ የቤት ቤት ቁጥረን ዜሮ ዘጠኝ አስራ አምስት አስራ አምስት ዜሮ ዘጠኝ እሺ
ዘጠና አምስት እሺ ዘጠና አምስት
እሺ መቼ ነው ውዱ ያረከው?
ትናንት ማታ
አንድ ሺህ ስድስት መቶ ብር ነው።
አዎ አንድ ሺህ ስድስት መቶ
እሺ ብሩ ከኛ system ውጭ ሆኖ ሳንቲም ፒዎች ጋር ነው ያለው። እነሱ ጋር- ከሰምተኝ ነው ወይ እናንተ ነው?
ከኛ system ውጭ ሆኗል። አሁን እ?
ከሰ- ከኛ system ውጭ ሆኗል። ብሩ
ወጣል።
ወጥቷል ከኛ system። አሁን ያለው ሳንቲም ፒዎች ጋር ነው ያለው ብሩ።
ሳንቲም ደግሞ እኛ አይደለም በስት ቤት ነው ያሉ ነው።
አይ እነሱ ጋር ነው ያለው። screenshot ከፈለክ ልክልሃለሁ ማስረጃ።
መቼ አሁን ነው እሱ- ከዛ እነሱ ጋር ነው ያለው። ለእነሱ ልክላቸዋለሁ። ሰሞኑን የእነሱ system ትንሽ እያስቸገረ ስለነበረ ነው።
ከዛ መቼ ለቀቃሉ?
እ፣ የብዙ ደንበኛ ጥያቄ ስላለ ሁሉንም ተራ በተራ እየሰሩት ነው እነሱ። እኛ አዎ።
ልክልሃለን በቅርብ እ፣ ሰዓት ውስጥ ያስገቡልሃል።
እንሽላከው እሺ ወንድሜ።